ሄሎ
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
እ፣ የዚህ አገልግሎት መረጃ ለማወቅ ፈልጌ ነው።
እሺ ቴሌቪዥን ጌም ነው።
አ
ቴሌቪዥን ጌም ነው።
ስለዚህ ጌም ነው።
አዎ
እንዴት እንዴት ነው አጠቃቀሙ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ ከዛ ሰባት ቁጥር ተጭነው አማርኛ ያርጉት።
እሺ ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ።
እሺ
እሺ